Hello ጤና ይስጥልኝ።
ሰላም ነው ሰላም
አለን። ጭብጭብ አዘን ነበር ቲማቲም እና ቆየብን። አራተኛ ቀን ነው።
Okay። በዚህ ቁጥር ነው የታዘዘው?
አ እሺ ዘጠኝ ኪሎ ቲማት ነው።
አዎ ሰው ኦኬ። ሶስት ሰው የት ነው ሎኬሽናችሁ ትመጣላችሁ?
አባ ነው የካባ ልጅ ሰበን ጤና ጣቢያ ብለን አዘነው ነበር።
ኦኬ ኦኬ። እሺ አንድ መልሼ ልደውሎት እስቲ አንድ ቼክ ላድርግና እሺ እደውላለሁ።
አይመል እንደ ይፈጠረ እንደ ይፈጠረ